እየደወልኩልን ነው።
ሄሎ ሄሎ፣ ጤና ይስጥልኝ። ከቤት ቤት ነበር የምደውለው።
ሰላም።
እግዚአብሔር ይመስገን።
አይ ማታ ያለቀ ጨዋታ ነበርና እሺ፣
ሌሎቹ ወደ ሰባት ጨዋታ ምናምን ማታ አልፈው ሌሎቹን ከዚህ በፊት ካሸውት ያመጣ ሳይ ነበርና እሺ።
ገና ነገ የሚጫወተውን ጨዋታ እም፣
እ፣ የቀን ምልክት አድርጎበት እ፣ ሁለት ጎል ይገባል የተባለን እ፣ ጨዋታ እንትን ብሎ ማለት ነው አያሳየም። ካሻውቱ ማለት ነው አጥፍቶታል። ዛሬ የሚጫወተውን አይደለም ሎጎ የነገውን ከባል ማለት የሚለው ነው።
ጨዋታ እ?
አዎ፣ አዎ፣ የነገውን አዎ ገና ነገ የሚጫወተውን ጨዋታ ያሳያል። እዚህ ለለኔ ማለት ነው የዛሬን አይደለም። እሱን ነው እንትን አድርግልኛል።
እሺ እኮ እሱንና like cash out option ኡ ላይ የሚመጣለን screenshot አድርገህ ትልክልኛለህ።
እ?
እ፣ አሁን ጥያቄ ምልክት አድርጎበታል ያልከውን game እና አዎ cash out የሚለው ባ- ቦታ ጋር የሚመጣው ነገር አለ አዎ option ኡ ላይ እሱን ሁለቱን screenshot ከሱ አድርገህ cash out ላክልኝ።
አዎ cash out በታች ያለችው ጥያቄ ምልክት አዎ እኮ ሁለቱን ስክሪንሾት አድርገህ ላክልኝ።
እሺ እሺ